ተጨማሪ ስንት ጊዜ ርዕሰት ልጅ አለን ሄሎ ኧረ አይችልም አይችል አይችልም
ሄሎ ሄሎ
ሄሎ አለ ሰራተኞቹም ራሳቸው ናቸው።
ሰላሳ ሶስት አስራ ሁለት ሰላሳ አየር አላቸው ምን በለብህ
የገርጂ ኦርደር ነው እና እኔ ቦሌ ድራይቨር ነኝ።
እንዲወጣልህ ነው።
አዎ ከዚህ ውጭ ሌላ ኦርደር ይዘሃል?
አላስኩም።
አንድ ጠብቅ የምስባር ላይ እሺ
ጳውሎስ ነዋ።
አዎ።
ዝዝ ሀያ አራት
ሰላሳ ሶስት ሀያ አራት ሰላሳ ሶስት አስራ ሁለት ይቅርታ።
እሺ ጳውሎስ ችግር የለውም። አ ጳውሎስ ጳውሎስ አቤት ስራው ተብላል።
ኧረ ተገቢ ሰሚራ እየሰገደች ነው። ማንም ሊያዝለት አልቻለም። እኔ ደግሞ ዜሮ አራት ቤት የለኝም። ጳውሎስ ስራው ተብልሃል። እሺ
ስራው አዎ እሺ ስራው